hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
withdraw አድርጌ ነበረ እሺ ስልክህን ንገረኝ።
አስር እሺ ሰላሳ ስምንት አርባ ስድስት እሺ አስራ አራት
ስንት ብር ነው አንድ ሺህ
አሁን ነው?
ማታ ወይ
እሺ ገብቷል። እሺ አመሰግናለሁ።
እሺ መልካም ቀን። እሺ